ጤና ይስጥልኝ። ነው
አሁን ስልክ ላኪልኝ ብለሽ በቴሌግራም የእንትኑ የነገርኩሽ ነው።
ምን አሉኝ?
ብር አሁን የነገርኩሽ ነው። እዛ ፎቶ ቴሌግራም ላይ ላክልኝ ያልሽው በባንክ እንትን ነው።
ማን ነው የሚለው ቴሌግራም ስሙን?
አረ የኔን ስም የኔን የኔ እንትኑ ስፖ ሁሉ ስፖርት የምናወስበት ዋሴ ከማሉ ሲ ይሄኛው ስልክ ቁጥር ማለት ነው።
ዋሴን ሳይሆን እኔ እርሱን ነው ያልኩት። የቴሌግራም የላኩት ሚኪ ሚኪ ሚኪማ
ሚኪ ጥላሁን
ስልክ ቁጥር ሲንገሩኝ
ዜሮ ዘጠኝ እ ስልሳ ያላ ሰባት ስልሳ ሰባት እሺ
ሰማንያ ሰባት እሺ
ስልሳ አምስት ስልሳ ሶስት ይህ እየዘጋ እኮ ስላስቸገረኝ ነው ስልክ አራጌ ተላልፎ ልታል ደንበኛችን ይጠብቁ። መልስ ስናገኝ እዛው ላይ እናሳውቆታለን።
በስልኩ በዚህ ውስጥ በእኔ ስልክ
አስራ አንድ ቤት አይደለ?
አዎ አስራ አንድ ቤት በቃ ተላልፏል።
እሺ። አመሰግናለሁ እናቴ